ሰላም ጤና ይስጥልኝ። ሄሎ
ሄሎ ሄሎ
ይሰማል?
ሄሎ ሄሎ
ሄሎ ሄሎ ሄሎ አይሰማም?
አቤት እ የስራ ማስታወቂያ ነበረና
እሺ እ ለማ- የተማሩ ልጆች አሉ እነሱን ለማስቀጠር ነበር
ቪዲዮውን አይተውታል ልጆቹ?
እ
ቪዲዮውን አይተውታል?
አዎ አዎ አዎ
ስንት ልጆች ናቸው?
እ ሁለት ልጆች ናቸው በ IT እና በ እንትን accounting የተመረቁ
ከዚህ በፊት ምን ሰርተው ያውቃሉ?
እ እ
ከዚህ በፊት ሰርተው ያውቃሉ? የስራ ልምድ አላቸው?
የስራ ልምድ የላቸውም እንደ ያው ተመርቀው COC አላቸው
ስለዚህ ልጆቹ ይደውሉልኝ
እሺ ወይም ምን ደግሞ ብለው ቪዲዮ ስር link አለ፣ በ link ኡ ይመዝገቡ።
እሺ አሁን በዚሁ ስልክ ልጆቹ ይደውሉ እሺ አንደኛ ይደውሉ፣ ካልያ ደግሞ ቪዲዮ ቪዲዮ ስር link ስላለ እዛ ጋር መመዝገብ እሺ እሺ እናመ- አመሰግናለሁ። እሺ እሺ
እሺ